hello ዋሽንግተን አይደል? ሰላም ነሽ እናት?
ሰላም።
እንትን ነበረ እባክሽ አንድ patient እዚህ ዳግማዊ ምኒልክ ሆስፒታል እሺ፣
brain CT without contrast እና brain CT CT angiography
okay፣ እሺ።
የሚባሉ የሚባሉ ሁለት scan ኖች ነበሩን።
አለ ሁለቱም።
ሁለቱም አለ። እሺ በጣም ጥሩ። ልትወስዱልን ትችላላችሁ patient ከዚህ ከምኒልክ?
ይቻላል። ዋጋውን ልንገራችሁ።
ንገሪኝ።
brain CT angiography አስር ሺ ሰባት መቶ ሀምሳ ነው።
አስር ሺህ ሰባት መቶ ሀምሳ እሺ።
brain CT scan without contrast ኡ ደግሞ ሁለት ሺ ሰባት መቶ ነው።
ስለዚህ አስራ ሁለት ሺህ ሰባት መቶ ነው አንድ ላይ።
አዎ እንደዛ አካባቢ።
እሺ እ- እ- በእንትን መጣችሁ ትወስዱልን አላችሁ? በምንድን ነው?
በአምቡላንስ በአምቡላንስ።
አዎ፣ በዚሁ ስልክ መልሰን እንደውላለን።
እሺ መልሳችሁ ደውሎላል። እሺ እሺ